ሰው ከቅቤና ከስጋ ተለያይተ ምን ኖሮ ነው ብላል።
ነው
አቤት እናቱ ሁሉ ስፖርት ነው ባኮ ምን እርዳት አዎ አዎ አ- አሁን አሁን ደውዬልሽ መረጃ ሰተሽኝ ነበር።
እሺ
ሰላሳ ሁለት ቤት የሰጠሽኝ ስልክ ዝግ ነው።
አ እንዲደውሉ ሳይሆን ቴሌብር ላይ እንዲያስተላልፉለት ነው የደ- የሰጠኑት።
አ- የቴሌ ብር ነው እሱ።
አዎ የቴሌብር ስልክ ቁጥር ነው። ቴሌብር ነው እንድ- በቃ የሚልበት።
እሺ። አይ እኔ እኮ ደውዬ ቁጥር የሚሰጠኝ መስሎኝ ስደውል ዝግ ስለሆነብኝ ነው።
አይደለም በቃ ወደ ቴሌብር እሱ ላይ ቴሌብር ላስገባ።
ይላኩና ሁሉ ስፖርት አ።
የኛ ቴሌግራም account ኣችን ያውቁታል።
በቃ ቴሌ- እ ቴሌግራም የቴሌግራም account ኣችን ያውቁታል።
አሁን ሰባ ሰባ ስምንት ስልክ የሰጠሽኝ አይደል?
አዎ እሱ ላይ ቴሌግራም ላይ ይልኩልናል። እዛው ቴሌግራም ላይ እንመልስሎታለን።
በቃ እሺ። አይ ስላልተረዳው ነው። እሺ እሺ